ሁን ደውለን ብር ተፈር ያደረግነው አለሰም ብለን ልሽ ራሽን ሂስትሪ የሚያሳይ ላኝ በቴሌግራም ልሽ ልከን ነበር በልክ ሰማሽ አልሰማሽኝ?
ይሰማል።
ቅድም ደውለን ነበር ብር ትራንስፈር ያደረግነው ደረሰን ብለን ሁሉ ስፖርት ወደ ቴሌብር እሺ፣ እሺ፣ ደውለን ትራንዛክሽኑ ያሳይ በሜሴጅ ሁልን ብለን የድርጅታችን የሜሴጅ አክስ- እንትን የቴሌግራም አካውንት ሰጥተሽን ልከናል እሺ፣ እሺ።
እና አሁን በዚህ ቁጥር አይደል? በዚህ ቁጥር ነው?
አዎ፣ እዚህ ቁጥር አዎ፣ አዎ።
እሺ፣ እሺ። አሁን እያዩት ነው። በቃ ለሚመለከተው አካል እናስተላልፋለን።
እሺ፣ እነሱ በጨረሱ ያውቁናል፣ መልሰን እናስታለን።
እሺ። ስለዚህ አሁን እንጠብቅ። ምን አይልካ
ይህን ያህል ማለት አንችልም፣ በቃ በዛ ማለት አንችልም። እነሱ ጨርሰው ሲያሳውቁን እም።
እናሳውቃለን።
እሺ፣ ያመሰግናል።
ስለወር እናመሰግናለን። ሌላ መረዳት ካለ የለም ስነ ዋና እንዲገባ አድርጊ።
እሺ፣ ብላ ሀሳብ ሀሳብ ካለው ከዛ በኋላ ቀኝ ነው አሜን፣ አሜን።